እንትን CT scan ለማስነሳት አምቡላንስ ፈልገን ነበር።
እሺ ከየት ነው? ከምኒልክ ያሉኝ ነው።
አዎ አሁን ዘግቶብኝ ነው ከምኒልክ ያልኩሽ።
እሺ ምን CT scan ለመነሳት ነው?
የጭንቅላት
እሺ አለ non contrast non contrast ነው።
አዎ እና ECG
ECG አዎ
okay፣ ቆይ CT scan ኡ አለን በማንኛውም ሰዓት ECG ውን
እሺ እስቲ አሁን አስቸኳይ ስለሆነ እስቲ አሁን ትነግሪኛለሽ ትውልሽ እደውላለሁ። በዚህ ስልክ ይደዋል።
አዎ ችግር የለውም ደውዪልን እሺ እሺ እሺ እሺ